Hello
አቤት
ጤና ይስጥልኝ። በበኩት ምን ልርዳዎት?
አብሮ ይስጥልኝ። ስለ coin አገልግሎት ለማወቅ ፈልጌ ነበር።
ምን አሉ?
ስለ coin አገልግሎት ለማወቅ ፈልጌ ነበር።
coin ያሉኝ?
አዎ።
እሺ coin ኑ የሚያገለግለው ጥያቄና መልስ ለመወዳደር ነው። coin ሲኖሩ ጥያቄና መልስ ይወዳደራሉ። ጥያቄና መልስ ሙሉ ለሙሉ ከመለሱ ሌላ ተጨማሪ ስድስት ትኬት እንዲያገኙ ነው።
አ፣ ለዛ ነው።
ከፈለጉ ደግሞ ኮይኑን ወደ ትኬት መቀየር ይችላሉ። ምን አሉት?
እሺ፣ እባክህ አመሰግናለሁ።
እሺ።